hello
hello ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን።
እንትን አይቼ ነበረ ዶኪቲቭ ላይ የ- ሰርግ ምናምን ይኖራል እና አብሮ መስራት የሚፈልግ እሺ
makeup artist ነኝ እና አብራችሁ መስራት ፈልጌ ነበር።
እህ ስምሽን ማን ልበል?
ሜቲ
ማን?
ሜቲ ሜቲ አዎ
ሜቲ ማን?
ሸንተማ
ሸንተማ አዎ
እሺ 09 ስልክሽን ገና ሀያ አራት 24 ሀምሳ አራት 54 ሀምሳ ሶስት 53 አስራ ስምንት
እሺ እናመሰግናለን። እንደውላለን።
እሺ አመሰግናለሁ።
እሺ